አይዘጋም። አሁንማ ተቀዛቀዘ። በቃ አሪፍ ሆነ። አቮካዶው ላይ ተለዋል ይበጣልዎታል። የተቀበሉትን ይመልሱናል። Hello ሰላም ጤና ይስጥልን።
ሰላም።
ከ ChipChip መልሼ የደወልኩ እሺ ገነት ኑት አይደለ?
እኛው እ ነገ የሚመለስሎት ሙሉ ኪሎውን ሲመልሱ ነው። ያ ማለት እ አራት ኪሎውን ማለት ነው።
እንዳለ ነው ያለው።
ሙሉ አራት ኪሎ አለ እርሶ ጋር?
አዎ በቃ ነገ ፎቶ አራቱ በማንሳት ብቻ ነው የከፈትኩት። እንደዛ ነው አዎ።
ተቀምጦ ያለው።
ነገ ሙሉ አራቱን ኪሎ ይመልሳሉ። አዲስ product እንልክሎታለን።
ችግር የለውም።
ይመጣሉታል። እሺ መልካም ምሽት።
እሺ እሺ።
እም